ይስጥልኝ ኢትዮጵያ የበረራ መረጃ ማዕከል ኮቱ ምንሎት ጤና ይስጥልኝ። አሁን ደውዬልህ ነበር። አንተ ሰውን ያስተናገድከኝ አላውቅም።
እሺ ምን ነበር?
የበረራ ሰዓት check ለማድረግ ፈልጌ እሺ ከየት ወደ ነበር የፈለጉት?
እህ ከየት ወደ ነበር የፈለጉት?
ከ- እንትን ነው ከአዲስ አበባ ኳታር፣ ከኳታር ሲያትል okay እሺ።
አሁን ደውዬልህ ነበር አዎ ደውለውልን ነበር።
እና ቴሌግራም በዚህኛው ትልክልኛለህ እንትኑን ልላክልህና አሁን በደውሉ አሁን በደውሉ በቁጥር አዎ ስልክ አንድ ላክልኝና ደቂቃ።
እንትን አንድ ቲኬት ደቂቃ።
ልላክልህ
የቴሌግራም ስሞት ማሃ አሌክስ የሚል ነው።
አዎ እሺ ዛሬ ሊ- link ልክሎታለሁ። አሁን እዛ ላይ የላኩልን ትኬቶትን check አድርገን እንገባለን።
እሺ በቃ ትኬቱን ልላክልህ አይደል እኔ በዛ አንድ ደቂቃ ያው አሁን ል- ልክ- ልክሎታለሁ። ገብቶ check ያድርጉት።
OK እሺ
እዚሁ ሳትዘጋው ልላከው አዎ check ያድርጉት። አዎ።
አዎ መልሱ ልኩኝ እሺ በቃ ይዝጉት። እዛ- እዛው ላይ እንልክሎታለን ሙሉ መረጃውን።
OK ይኸው ላኩልህ እሺ ልከውታል። እሺ ይዝጉት በቃ እኛ ወይ ወይ እንደውልሎታለን ወይ ቴሌግራም ላይ እንልክሎታለን።
እሺ እሺ thank you እሺ እኛም ተደውሎ